ጤና ይስጥልን።
Hello ሰላም ነው?
አብሮ ይስጥልን።
አለን አለን፣ እግዚአብሔር ይመስገን።
እሺ ምን አይነት የጉዞ መረጃ ልስጦት ደንበኛችን?
ወደ Republic of ማስዶኒ
Republic
of of ማስዶኒ
M ነው ወ- ወይም አ
ሜ- የሳሎንኪ እ፣ ቀጥታ ከተማዋን check አድርጊልኝ። spelling ልንገርሽ እሺ T H E T H E S S S S A A L O N
L O N N I K I
I K I A ነው
K I K I K I እሺ ለምንድን ነው መሄድ የፈለኩት እዚህ ደንበኛችን እ፣ ለጉብኝት ነበረ።
ለቱሪስት ቪዛ አዎ በ invitation ተልኮሎታል ከዛ ሀገር ወይስ
እ፣ አ አ
okay እሺ አንዴ መስመር ላይ ጠብቁ እሺ ወይ ምን ደስ ስንት ብር ነው አልነገርሽም?